ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ፓስፖርት ለማውጣት ፈልጌ ነበር።
እሺ ደንበኛችን site ኣቸውን እሰጦታለሁ፣ ጻፉ። ወረቀትና እስክሪብቶ ይዟል።
በአቅራቢያ ያልያዝኩም ነበር እና እኔ ወረቀትና እስክሪብቶ በቃል የሚያዝ ነው አያዝ እሺ ልንገሮት፣ የሚይዙ ከሆነ
OK Ethiopian passport
እም፣ services
Ethiopian passport service services S አለው መጨረሻ ላይ ሲጽፉ OK dot service።
GO አ፣ dot GOV dot ET ብላ እዛ ላይ ቀጠሮ ማስያዝ ይችላሉ ደንበኛችን።
OK ከረሳሁት እደውላለሁ።
እሺ ደውሉ። ወደ Hello Visa ስለደወሉ እናመሰግናለን። መልካም ቀን።